ቪዲዮ የምናቀላችሁ በኢሜል ነው።
ሄሎ ሄሎ፣ ሰላም ነው? ሄሎ
ሄሎ፣ ጤና ይስጥልኝ። ዶይቼ ቬለ ባንክ ነው የምዘጋሁት።
ሰላም ነው?
እግዚአብሔር ይመስገን።
ወዲሻ ዩቲዩብ ትምህርት ለመማር ተመዝግቤ ነበር እና አጋጣሚ ዛሬ ነው ይቻላል
በአካል ነው በኦንላይን የተመዘገቡት?
በኦንላይን ነበረ በአካል ማድረግ አልቻልኩም። በኦንላይን ነበረ እንትን ያልኩት በጣም የተመዘገብኩት በአካል ማድረግ አይቻልም።
ምን ለማድረግ ሀሳብ ለመቀየር
አዎ
ምንድን ነው የሚቀይሩት ሀሳብ?
እ?
ምንድን ነው ያሰቡት እርሱ?